Hello ጤና ይስጥልኝ። እንዴት ዋልሽ?
ጤና ይስጥልኝ አለሁ።
አለን ወይዘሮ ሙሉ አለምን ያገናኙኛል?
እ okay በዚህ ቁጥር አያገኟቸውም እሳቸው።
እስቲ ስልክዎትን ልያዝና ቀጠሮ ላስይዝልዎት ምናልባት።
እሺ እሺ ዜሮ ዘጠኝ ስለዚህ አሁን አይሉ
እ አይ ነው እኛ ታች ነን። ይሄ marketing office ነው።
Okay።
እሳቸው ከላይ ነው office ኣቸው።
እሺ ዜሮ ዘጠኝ አስራ ሶስት Okay ሰላሳ እም።
አርባ ሰባት ሀያ ዘጠኝ በቀደም ብለው ነበር አይደል? ይቅርታ።
አዎ አዎ አዎ አዎ አዎ አልደወሉም።
Reception ሰጥቼ ልዎት ነበረ። ቆይ እሺ አይ።
አሁን remind ላርጋት።
እሺ ያገሽ እሺ remind አደርጋለሁ። እሺ እሺ መልካም ቀን። እሺ እሺ አሁን ነኝ ንገሯት።